ጤና ይስጥልን ቤስት ቤት ቤቲ ነኝ። ምን ልርዳው?
ጤና ይስጥልን እኔ መንገሻ እውነት እባላለሁ ከአምባሻ።
ምን አልከኝ?
ጤና ይስጥልን እኔም ከሰሜን አቸፈር መንገሻ እባላለሁ።
እሺ
ጥያቄ ማለት ነው እሺ
ስምንት ስምንት ስምንት ዜሮ አራት ለምን መረጃ ማስተላለፍ ያው ተፈልጎ ነው?
ምን አልከኝ?
ስምንት ስምንት ስምንት ዜሮ ዜሮ አራት።
አራት ለምን አቤት የቤስት ቤት ነው አሁን የደወልክበት። ሄሎ